ሄሎ ሰላም ጤና ይስጥልኝ በሽት ቤት አብሮ ስልም
ሄሎ
ሄሎ ወይ ምን ነበር?
ከግም ውስጥ ብር ውትድራዊ ብልን እዛው ቀራች።
እ እ እ ከግም ውስጥ እሺ
ከዛ ውትድራዊ ብለን እዛው ብረኒንግ ገባች።
ኦኬ እሺ ንገረኝ በሽት ቤት ስልክህን መቼ ነበር?
ዜሮ ዘጠኝ ከሁለት ሁለት አስረኛ ወር
ትላንትና ማለት ነው።
አ እሺ ንገረኝ የበሽት ቤት ቁጥሩን።
ዜ- ዜሮ ዘጠኝ ዜሮ ሁለት እሺ ዜሮ ሁለት
እ ዜሮ አምስት እሺ
አርባ ሰባት እ አርባ ዘጠኝ
ስንት ብር ነበር?
አምስት ሺህ ብር ከአምስት ሺህ ብር በፊት ደግሞ አራት መቶ ብር ነበረኝ።
እሺ ወደ በሽት ቤት account ተመልሷል check አድርገው። እሺ እህ ወደ በሽት ቤት አካውንት ተመልሷል check አድርገው።
እሺ ያው እጅ ላይ ነው ማለት ቼክ አድርገው